ነው።
ሄሎ ጤና ይስጥልኝ። ሶሲ ኮስሞቲክስ
አለ እግዚአብሔር ይመስገን።
ሀዊ ይባላለሁ። ከ We Plus Technology Solutions ነው የምደውልሽ።
እሺ ነበር ድርጅታችን We Plus Technology Solution አንድ application ይዞ ወደ ገበያ ያቀርባል።
እሺ በዚህም application ላይ ሀምሳና ከዛ በላይ አገልግሎቶችን ማግኘት ይቻላል።
እሺ ምን ምን ናቸው?
እነዚህ የምንሰጣቸው ኮስሞቲክሶች ታክሲ፣ home cleaning፣ tour guide፣ catering፣ computer repair፣ translator፣ car rental፣ spa፣ lawyer፣ barber እንዲሁም ደግሞ home painting እና የመሳሰሉትን ሀምሳ service ኦች በአንድ ላይ ማግኘት የሚያስችል application ነው።
እሺ
ከዚህ መካከል የእናንተ cosmetics shop በቀላሉ ተደራሽ እንዲሆን እድሉን አመቻችተናል።
እናንተ ናችሁ እንትኑን የምትሰጡት?
አዎ application ኑ application ኑ ላይ የተለያዩ የምትሰጡትን service ኦች post በማድረግ ልክ እንደ ጂጂ ኮስሞቲክስ ሱቅ እንደመሆኑ ጂጂን ታውቂዋለሽ ብዬ አስባለሁ።
አዎ ልክ እንደዛ እዚህ application ላይ እ፣ በቀላሉ ማስተዋወቅ ይቻላል።
እሺ link ኡን ትልኪልኛለሽ?
እሺ አሁን አሁን ሚሴ- አዎ፣ አሁን message ላይ እዚህ ላይ መላክ እችላለሁ አይደለ?
አዎ እዚህ ስልክ በቃ።
ቁጥር ላይ ላክ።
እሺ አሁን እልካለሁኝ። thank you እሺ